ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
national ID ከአሁን በፊት ሞልቼ ነበረና
እሺ
ሁለት ጊዜ ተደጋግሞ ነው አሉ message ሊኮኝ ማለት ነው።
ይቅርታ እ አሁን የደወሉት ጉዳዩን ስራና ሰራተኛን የሚያገናኝ እ ድርጅት ነውና እሺ የ- ከ national ID ወይ ሌ- እ እዛ ወደ national ID ነው እንጂ ወደ ትክክለኛ ቦታ አይደለም የደወሉት።
national ID ለማውጣት ነው አይደለ? እናንተ አሁን አይ አይደለም፣ የእኛ ስራና ሰራተኛን ነው የሚያገናኘው።
እንደዛ ነው አዎ አዎ።
ትክክል። እሺ እሺ መልካም ቀን ይሁንልዎት።
እሺ እሺ